Hello. Hello.
Hello ጤና ይስጥልኝ። እኔ ነኝ መረዳ።
ብሩ ብሩክን ታገናኘኛለህ? ብሩክ አለ?
እሺ፣ እሺ።
እሺ።
ማን ልበል? ማን ልበል?
በቃ ሮ- ሮቤራ ነኝ።
እሺ፣ ሮቢራ አዎ። credential
ሄሎ Hello ብሩክ ሮቤራ እንዴት ነህ?
እንዴት ነህ? ሰላም ነው?
አለን እግዚአብሔር ይመስገን ሁሉ ሰላም።
አለን አለን። እንትን እኮ virtual ኡ እኮ አላስገባልኝ እኮ ዛሬ ትናንትና setup ኡን አስተካክሎልኝ ሄዶ ባለሙያ እሺ ዛሬ ስንገባ password ኡ ምናምን ነገር credential not enabled ምናምን ነገር ይላል።
ይልሃል። እሺ አሁን አዎ።
እ፣ አስተካክለዋለሁ። ቴሌግራም ላይ እ፣
እም።
Hi ብሩክ ብለህ ጻፍልኝ። እሺ እዛው support team ላይ አዎ አዎ እሺ፣ እሺ። አሁን ይላል ይመጣል።
እሺ እሺ